መጽሐፈ ነገሥት ቀዳማዊ ምዕራፍ አሰርቱ ወሰመንቱ ወኮነ ሶበፈጸመ ተናግሮ ሀበ ሳኦል ከሳኦል ጋራ ተናግሮ ይህን በፈጸመ ጊዜ እንዲህ ሆነ።
ነፍሰ ዮናታን ተአስረ በነፍሰ ዳዊት የዮናታን ልቡና ከዳዊት ጋራ አንድ ሆነ። ወአሰረ ክልኤተ ህላወያተ እንዲል ወአፍቀሮ ዮናታን ከመነፍሱ ዮናታን እንደ ሰውነቱ አድርጎ ወደደው።
ወነስአ ሳኦል በይእቲ ዕለት ሳኦል በዚያች ቀን የእልፍኝ አሽከር አደረገው።
ወኢያብሆ ከመይትመየጥ ቤተ አቡሁ ወደ አባቱ ቤት ይመለስ ዘንድ አላሰናበተውም።
ወተካየዱ ዮናታን ወዳዊት ኪዳነ ሶበ አፍቀሮ ከመነፍሱ ዮናታን እንደ ሰውነቱ አድርጎ በወደደው ጊዜ እንዳይከዳዱ ተማማሉ።
ወአውረደ ዮናታን አጽፈ ዘላዕሌሁ በበላዩ ያለውን መጎናጸፊያ አውርዶ ወሃቦ ለዳዊት ለዳዊት ሰጠው።
ወማደዮሂ
አይከሉን አንድም አንባሩን ሰጠው። ማደዮሂ ባለው ምግላጅ አምሳለ ሸምላ ይላል። ሸያ የምትባል የጦር ልብስ ነበረችው፣ ሰጠው።
ወሰይፎ ሰይፉን፣ ወእስከ ቀስቱ ቀስቱን፣ ወእስከ ቅናቱ ዝናሩን ሰጠው።
ወይወፅእ ዳዊት ሀበ ኩሉ ዘፈነዎ ዳዊት ሳኦል ወደ ላከው ሁሉ ይወጣ ነበር፣ አንድም ወደ ዘመቻ ይወጣ ነበር።
ወይጠበብ ወየአምር ይራቀቅ ያውቅ ነበር።
ወሴሞ ላዕለ እደው መስተቃትላን እልፍኝ አስከልካይ አድርጎ ሾመው።
ወአደሞ በቅድመ አእይንቲሁ ወበቅድመ አእይንቲሆሙ ለደቂቀ ሳኦል በሳኦልና በብላቴኖቹ ፊት ደስ አሰኘው።
ወሶበተ መይጠ ዳዊት እምሃበ ቀተሎ ለኢሎፍላዊ ዳዊት ጎልያድን ገድሎ በተመለሰ ጊዜ አንድም ወሶበተ መይጠ ሳኦል እምሃበ ቀተሎሙ ለኢሎፍሊም ይላል። ሳኦል ኢሎፍላውያንን ወግቶ በተመለሰ ጊዜ ወፅአ አንስት ሃላያት እምሃበ ኩሉ አህጉሪሆሙ ለእስራኤል በማህሌት ወበትፍስት እየዘፈኑ ደስ እያላቸው ከየሀገሩ ዘፋኞች ወጥተው ወተቀበላሁ ለዳዊት ዳዊትን ተቀበሉት።
ወሃለያ አንስት ወይ ቤላ ቀተለ ሳኦል አሰርተ ምእተ ሳኦል ሺህ ገዳይ ወዳዊት ቀተለ እልፈ ዳዊት እልፍ ገዳይ ብለው ዘፈኑ። ዕለቱን ሳኦልም ሺህ ገድሏል፣ ዳዊትም እልፍ ገድሏል። አንድም ከተወለደ ጀምሮ ሳኦል ሺህ ገድሏል፣ ዳዊት እልፍ ገድሏል። አንድም እልፍ ገዳይ ጎልያድን ስለገደለ እልፍ ገዳይ ተባለ።
ወኮነ ዝንቱ ነገር እኩየ ቅድመ አእይንቲሁ ለሳኦል ይህ ነገር በሳኦል ፊት ክፉ ሆነ።
ወይቤ ሳኦል ወሃባ ለዳዊት እልፈ ዳዊትን እልፍ ገዳይ አሉ። ወሊተሰ አሰርተ ምዕተ እኔን ሺህ ገዳይ አሉ።
ወእምይእዜሰ ኮነት ሎቱ መንግስት እንግዲህስ መንግስት ለእርሱ ሆነች። አንድም ትከውን ቢል ወይም እኮ መንግስት ለእርሱ ትሆናለች አለ።
ወእምይእቲ ዕለት ይጸንሆ ሳኦል ለዳዊት ኩሎ አሚረ ከዚያች ቀን ጀምሮ ሳኦል ዳዊትን ይጠብቀው ነበር።
ወፈርሃ ሳኦል እምቅድመ ገጹ ለዳዊት ከዳዊት ጀግንነት የተነሳ ሳኦል ፈራ፣ ወአርሃቆ እምኔሁ ከእርሱም አራቀው ወሴሞ- የእልፍኝ አስከልካይ አድርጎት ነበርና።
ወሴሞ መስፍነ ላዕለ አሰርቱ ምእት እደው የሻለቃ አድርጎ ሾመው።
ወይ በውእ ወይ ወፅእ ቅድመ ሕዝብ የሕዝቡን ነገር ከንጉሱ ለማድረስ ዳዊት ይወጣ ይገባ ነበር። አንድም ዳዊት ለዘመቻ ከከተማ ይወጣ ነበር፣ ወደ ከተማ ይመለስ ነበር።
ወዳዊት ሰ ጠቢብ ወማእምር ዳዊት ግን አዋቂ ነበር።
ወኩሉ ፍናዊሁ ሰናይ ስራው ሁሉ ደግ ነበር።
ወእግዚአብሔር ሃሎ ምስሌሁ እግዚአብሔር በረድኤት ከእርሱ ጋራ ነበር።
ሶበርእዮ ሳኦል ከመጠቢብ ፈርሃ ጥቀ እምቅድመ ገጹ ዳዊት ብልህ አዋቂ ሆኖ ባየው ጊዜ ሳኦል ፈጽሞ ፈራ።
ወኩሉ እስራኤል አስሩ ነገድ ወይሁዳ ሁለቱ ነገድ ያፈቅርዎ ለዳዊት ዳዊትን ይወዱት ነበር።
እስመ ውእቱ ይበውእ ወይወፅእ ቅድመ ገጾሙ ለሕዝብ ወደ ንጉሱ የሕዝቡን ነገር ዳዊት ያወጣ ያገባ ነበርና ወይቤሎ ሳኦል ለዳዊት ነያ ወለትየ እንተ ተአቢ ሜሮብ ኪያሃ እሁበከ ብእሲተ ሳኦል ዳዊትን እንዲህ አለው፣ እነሆ ታላቋ ልጄ ሜሮብ አለች፣ ሚስት ትሁንህ ብዬ እሰጥሃለሁ።
ወባህቱ ኩን ሊተ ወልደ ኃይል ነገር ግን ባላይምሮ ልጅ ሁን፣ ወተቃተል ምስለ መስተቃትላነ እግዚአብሔር ከእግዚአብሔር ጠላቶች ከኢሎፍላውያን ጋራ ተዋጋ። አንድም ከእግዚአብሔር አርበኞች ከእስራኤል ጋራ ሁነህ ተዋጋ።
ወሳኦልሰ ይቤ ኢትኩን እዴየ ላዕሌ- ላዕሌሁ ሳኦል ግን እንዲህ ማለቱ እኔ አልገድለው ወትኩን እደ እደ ኢሎፍሊ ላዕሌሁ በኢሎፍላውያን እጅ ይሙት ብሎ ነው።
ወይቤሎ ዳዊት ለሳኦል መኑ አነ ዳዊት ሳኦልን እኔ ማነኝ አለው።
ወምንት ሕይወትየ እምሕዝበ አቡየ በውስተ እስራኤል አነዋወሪስ በእስራኤል ዘንድ ምንድን ነው?
ከመ እትሐመዎ ለንጉሥ ለንጉሥ አማች ይሆን ዘንድ እኔ ማነኝ?
ወኮነ በጊዜ ዘትትወሃብ ሜሮብ ወለተ ሳኦል ለዳዊት የሳኦል ልጅ ሜሮብ ለዳዊት በምትሰጥበት ጊዜ ተውህበት ይእቲ ለአዴራኤል ሜሆላዊ ኮነ ያለውን ተውህበት ብሎ አመጣው። ለአዴራኤል ተሳስላ ተሰጥታ ሄደች።
ወአፍቀረቶ ሜልኮል ወለተ ሳኦል ለዳዊት የሳኦል ልጅ ሜልኮል ሙያውን ሰምታ መልኩን አይታ ዳዊትን ወደደችው።
ወአይድ እዎ ለሳኦል ለሳኦል ሜልኮል ዳዊትን ወደደችው ብለው ነገሩት።
ወአደሞ ቅድመ አእይንቲሁ ሳኦል ፈጽሞ ደስ አለው።
ወይቤ ሳኦል እሁቦ ኪያሃ እሷን እሰጠዋለሁ፣ ወትከውኖ እቅፍተ መሰናክል ትሆነዋለች። እሷን እሷን ሲል ይሞታል ብሎ አንድም እቅብተ ቢል ሚስት ትሁነው ብሎ አንድም አቃቢተ ቢል ከተጋባኝ ለሞት አይፈልገኝም ብሎ
ወሃለወት ላዕለ ሳኦል እዴሆሙ ለኢሎፍሊ በዚያ ወራት የኢሎፍላውያን ስልጣን በሳኦል ላይ ጸንታ ነበር ማለት ይወጉት ነበር።
ወአዘዞሙ ሳኦል ለደቁ ሳኦል ብላቴኖቹን አዘዛቸው።
ወይቤልዎ በልዎ ወይቤሎሙ በልዎ ለዳዊት ጽሚተ ንጉሥ ያፈቅረከ ዳዊትን በቆይታ አንድም በጆሮው ቀስ ብላችሁ ንጉሥ ይወድ- ይወድሃል ብላችሁ ንገሩት አላቸው።
ወሰብአ ቤቱኒ ሁሉ ያፈቅሩከ ቤተሰቦቹ ሁሉ ይወድሃል ይወዱሃል በሉት።
ወአንተ ኒ ተሐመዎ ለ- ተሐመዎ ለንጉሥ ተሐመ- ተሐመዎ ለንጉሥ አንተም ለንጉሥ አማች ሁነው አሉት።
ወተናገርዎ ደቀ ሳኦል ለዳዊት ይህን ነገር የሳኦል ብላቴኖች ለዳዊት ነገሩት።
ወይቤሎሙ ዳዊት ይረታአክሙ ኑ ከመ እትሐመዎ ከመ እትሐመዎ ለንጉሥ አነ ብእሲ ትሑት ዘኢኮንኩ ክቡረ ባለጸጋ ያይደለሁ ደሃ ስሆን ለንጉሥ አማች እሆን ዘንድ የሚገባ ይመስላችኋልን? አንድም ይህ ነገር ይታያችኋ- ይታያችኋልን አላቸው።
ወአይድ እዎ ደቁ ለሳኦል ዘንተ ነገረ ዘይቤ ዳዊት የሳኦል ብላቴኖች ዳዊት የተናገረውን ለሳኦል ነገሩት።
ወይቤሎሙ ሳኦል ለደቁ ሳኦል ብላቴኖቹን እንዲህ አላቸው።
በልዎ ለዳዊት ኢይፈቅድ ንጉሥ ሀብተ ንጉሥ ግምጃ አውራጃ አይፈልግም።
አላ ምእተ እልገተ እልገተ ቆላፋን እምኢሎፍሊ ከኢሎፍላውያን መቶ ሰለባ ነው እንጂ ከመይትበቀሉ ሎቱ ጸሮ ለንጉሥ ጠላቱን ተበቅለው ያጠፉለት ዘንድ ነው እንጂ።
ወሳኦልሰ ሀለየ ከመያግብኦ ውስተ እዴሆሙ ለኢሎፍሊ ሳኦል ግን እይፈቅድ ንጉሥ ሀብተ ማለቱ ዳዊትን በኢሎፍላውያን እጅ ይጥለው ዘንድ ማሰቡ ነው።
ወነገርዎ ደቀ ሳኦል ለዳዊት በእንተ ነገሩ የሳኦል ብላቴኖች ንጉሥ ገንዘብ አይፈልግም ብለው ነገሩት።
ወአደሞ ቅድመ አእይንቲሁ ለዳዊት ከመይትሐመዎ ለንጉሥ ከመይትሐመዎ ለንጉሥ ሳኦል ገንዘብ አለመፈለጉን ሰምቶ ለንጉሥ አማች ይሆን ዘንድ ደስ አለው።
ወተንስአ ዳዊት ወሖረ ምስለ ሰብኡ ዳዊት ሰዎቹን ይዞ ሄደ።
ወቀተለ እምኢሎፍሊ ክልኤተ ምእተ ብእሴ መቶ ቢለው ሁለት መቶ ገድሎ
ወወሰደ ቁልፈተ ነፍስቶም ለንጉሥ ሰለባውን ወስዶ ሰጠው።
ወተሃመዎ ለንጉሥ ለንጉሥ አማች ሆነው ወወሃቦ ሜልኮ ለሃ ወለቶ ትኩኖ ብእሲተ ሚስት ትሆነው ዘንድ ሜልኮልን ሰጠው።
ወአመርዕየ ሳኦል ከመሃሎ እግዚአብሔር ምስለ ዳዊት ሳኦል እግዚአብሔር ከዳዊት ጋር እንዳለ ባየ ጊዜ ወኩሉ እስራኤል ያፈቅርዎ እስራኤል ሁሉ እንዲወዱት ባየ ጊዜ ወፈርሆ ለዳዊት ፈድፋደ መንግስቴን ይወስድብኛል ብሎ ሳኦል ዳዊትን ፈራው።